ነግሮ።
ሂዱ።
አቤት
link ላይ አግኝቼ ነበር።
እ፣ ከአምስት ዓመት በታች ነው ወይም አምስት ዓመት እና ከዛ በታች ነው የሚቻለው።
ከአምስት ዓመት በላይ በታች
ስንት ዓመቱ ነው?
እ? አምስት ዓመት እሺ የህፃኑን ስም ይንገሩኝ። እሺ
ቢኒያም
ቢኒያም አ፣ ቢኒያም ማን?
ቢኒያም ከበደ
እሺ ስንት ነው እድሜው?
አምስት ዓመት
እሺ ሴት ነው ወንድ ነው?
ወንድ ነው።
እሺ የቤተሰቦች ስልክ ቁጥር አለ?